ይስጥልኝ ጉዳይ ራሔል እባላለሁ በፍኖተ ካለታ ጤና ይስጥልኝ የአንድ ቀን ጽዳት አገልግሎት ፈልጌ ነበር የመኖሪያ ቤት ምን አሉኝ ይቅርታ ለመኖሪያ ቤት ጽዳት አገልግሎት ፈልጌ ነበር ለአንድ ቀን ለዛሬ
ለዛሬ ብቻ እም
እሺ ከዚህ በፊት ጉዳዩን ተጠቅመው ያውቃሉ
ደውዬ ምናምን አውቃለሁ እንጂ ተነ- እንትን አላውቅም ተጠቅሜ አላውቅም ባለፈው ግን ስለ ደውዬ ድርጅታችሁ ነበር መ- ስለ ድርጅታችሁ መረጃ ከየት ነበር ያገኙት
ሁለት ሶስት application ኡ አለኝ
አያስታውሱም እሺ ለዛ- ለነገ ነው ለዛሬ ነው የሚፈልጉት ለዛሬ ለዛሬ
እሺ ምን ምን ስራዎች ነው እንዲሰራሉት የሚፈልጉት እም፣ በቃ መጥረግ መወልወል ቤት ውስጥ cleaning ነው የፈለኩት ሙሉ ቤት cleaning ቤት ማጽዳት ብቻ አ
እሺ እ፣ ቤት ውስጥ ምን አይነት ነው
እና ቤቱና ከተቻለ ግቢውም አንድ ላይ ጸዳ ጥሩ ነው እም፣ ቤቱ ቤት ጂ ውስጥ ምን ፕላስ አይነት ቱ ኖርማል ግቢ ቤት ነው ግቢ ቤት G plus two
እ፣ ይቅርታ በሌላ ስልክ ልደውልልዎት connect እሺ ነውና በሌላ ስልክ ደውዬ ላውራዎት እሺ እሺ እሺ እሺ መልካም ቀን